ሰላም ጤና ይስጥልኝ ከአዲስ Outfits ነበር የምደውለው ቦርሳ order አድርገሽ ነበር
ኬት
ከአዲስ Outfits አዎ አዎ አዎ
አዎ order ኡን ማስቀጠል ትፈልጊያለሽ
አዎ ባለፈው የሆነ ስልክ ተደውሎልኝ ቆይ እንትን እላለሁ ብዬ ነበር ሌላም እቃዎችን አይና
okay አንድ ላይ order አደርጋለሁ ብዬ ነው ጸጥ ያልኩት
okay okay እና አሁን ማስጀመር ትፈልጊያለሽ ያሉትን order ኦች ጀምራችኋለሁኛ
እሺ እሺ በቴሌግራም link ኣችን አውሪን at አዲስ Outfits ብለሽ እሺ እሺ
ባንክ account ኣችን አለሽ
no እዛው ላይ አለ እዛ website ኡ ላይ አለ
እዛው እንትኑ ላይ እኮ አለ የ account ኧዋን የንግድ ባንክ አዎ፣ አረ እዛው ላይ ባለው እዛው ላይ የቴሌ- አላችኋለሁ።
የቴሌግራም link አዎ እዛው ላይ ባለው የቴሌግራም link አውሪን አናግሪን
እሺ፣
አስፈላጊ ከሆነ እኛም dial ልንልሽ እንችላለን ችግር የለውም
እሺ እሺ እሺ እናመሰግናለን ችግር የለውም።
እሺ